ልደውልበታለሽ
Hello ሰላም ጤና ይስጥልን። ደንበኛችን ከቪዛ ኢትዮጵያ ጥሪ ማዕከል ነው የምንደውልሎት።
እሺ
ሰሞኑን የቪዛ ኢትዮጵያ መለያ ቁጥር በ SMS text ደርሶታል።
ውይ አላየሁም እናት እሺ ልንገሮት፣ ያዙት
እሺ ወይ እሺ
ሀምሳ አንድ
ሀምሳ አንድ ዜሮ ስድስት
ዜሮ ስድስት እሺ አርባ ዘጠኝ
ስንት አልሽኝማ
ሀምሳ አንድ ዜሮ ስድስት
እ ሀምሳ አንድ ዜሮ ስድስት እሺ አርባ ዘጠኝ አርባ ስምንት
አርባ ዘጠኝ አርባ ስምንት እሺ ይሄ የደንበኝነት መለያ ቁጥሮት ነው።
እሺ እሺ እናት፣ እሺ።
እናመሰግናለን። መልካም ምሽት።
አሜን ለሁላችን። እሺ።